Hello?
Hello, ጤና ሄሎ ሄሎ ሄሎ።
እታለም ከቺፕቺፕ ነበር ደውለለት።
እሺ የደቃቅ ድንች order ተረክቧል።
እ
የደቃቅ ድንች order ተረክቧል።
ኦ- አይ አላመጣም።
እሺ ነገ የት ላስልክለት እቃ?
እ ገ- ቴሌ ጋራጅ ቴሌገራጅ። እሺ ነገ driver ይደውልለት።
እ ነገ driver ይደውልለታል ቴሌገራጅ።
እሺ ችግር የለውም።
እሺ መልካም ምሽት።